Oh.
Ouais.
ደህና ነህ አለክ? ምን አዲስ ነገር አለ? እ?
ምንም የለም። አሁን እንዴት አዲስ ነገር አይኖርም?
አለ
እ?
ስልኩ ነው እ?
ድምፅ አለ።
ስለ ስልኩ ብቻ አይደለም፣ እ ስለ ብዙ ነገር፣
ስለ ብዙ ስለ ነገር ህይወት፣ አለ።
ስለ ጫሳ፣ በአንድ ስለ ህይወት፣ ስለ በአንድ ጫሳ።
ያልክ ማለት ነው።
እሺ ገባሳስ?
ለማሳም ያው ሰርተናል።
እም።
እ ኦንላይን ይበንገልም ነው ና እሺ ጓደኛ ጋር እንደውል አሁን።
ወደኝ አዎ ና ቶሎ በል። እሺ